ሄሎ ሄሎ
ሄሎ አቤት
ጤና ይስጥልኝ።
ሰላም በለው
እንትን ስለ ሕክምና የሆነ መረጃ ፈልጌ ነበረ።
ምን ነበር
ይሄ የነርቭ case ምናምን ነበረ እና
እም፣
ይሄ ጡንቻዬ ላይ ከላይ ጡንቻዬ ላይ በጥይት ተመትቼ
እኛ እና በስልክ ታ- አገልግሎት አንሰጥም በአካል መጥተው ነው መታየት የሚችሉት የነርዛ የነርቭ ሀኪም ከፈለጉ አለን
ስል አይ ሩቅ ስለሆነ ነው ያው መጥቼ ደግሞ አይሆንም ምናምን ከሚል ብዬ ነው መ- ማለት ያው ቀዶ ጥገና እንደሚ- እንደሚደረግ ተነግሮኛል። እጄ ማለት ነው አ፣ የቀዶ ጥገና አገልግሎት እኛ የለንም ነው አዎ
ያው ነርቭ ታዲያ ሳይ እንትን ስ- ቀዶ ጥገና ሳይደረግ ይሰራል።
ህክምና ከፈለጉ አለን
okay፣ በቃ።
የነርቭ ህክምና
okay።